Hello ፈጣሪ የሚል አሁን በሬዲዮ ላይ ሰምቼ ነበረ።
እሺ
ምን ያህል ነው minimum ኡ? አምስት መቶ ብር አንዱ par value ኡ የአንዱ ዋጋ ነው።
አዎ የአንድ ዋጋ ነው።
minimum share ስንት ነው የሚሸጠው?
ከሀያ ሺህ ብር ጀምሮ መግዛት ይችላሉ።
ከሀያ ሺህ ብር ጀምሮ።
አዎ አዎ።
Okay ሌላ ምን ያስፈልጋል?
የታደሰ መታወቂያ።
የታደሰ መታወቂያ።
አዎ።
ሌላ መረጃ የት አካባቢ ነው?
እ እ የት አካባቢ ነው?
እኔ ወደ ለቡ አካባቢ ነው።
Detail መረጃ እንዲያገኙ የሽያጭ ሰራተኞቻችን እርሱ ያሉበት ጋር መጥተው መስጠት ይችላሉ። የሚመጡት ሰዓት ይንገሩኝና።
አሁን ወደ ሜክሲኮ እየሄድኩ ነው፣ እየነዳሁ ነው።
Okay ወደ ወደ ልደታ መምጣት ይችሉ ይሆን እንዴ? ልደታ office አለን።
ልደታ ምኑ ጋር ፍርድ ቤቱ ፊት ለፊት ወደ አብነት መሄጃው ጋር ልደታ መርካቶ ገበያ ማዕከል ነው ያውቁታል?
Okay ፍርድ ቤት ከፍርድ ከከፍተኛው ፍርድ ቤት ወደ አዎ ከሱ ፊት ለፊት ወደ አብነት እ፣ መሄጃው Okay ከፍርድ ቤቱ አይርቅም።
አይርቅም።
እስቲ ከቻልኩ እመጣለሁ።
ስሞትን ማን ልበል
ዩኤል እባላለሁ።
Okay maybe መምጣት ካልቻሉ ከሰዓት check ላድርጎትና እርሱ ያሉበት ጋር የሽያጭ ሰራተኛ ልክሎታል።
እሺ እስቲ በቃ እሺ፣ መጥቼ ከቻልኩኝ መጥቼ information እወስዳለሁ። እሺ።
ካልቻሉም ስምንት ሰዓት አካባቢ check አደርጎታል።